hello
hello ሶስት ሺህ ብር ወደ deposit አሳልፍ አልመጣኝ message መጡ
ምን አልከኝ?
ሶስት ሺህ ብር እም ወደ deposit አሳልፈ ማለት ነው message ደረሰኝ ግን ብሩ ወደ አልገባ
okay እሺ፣ በዚህ ቁጥር ነው አዎ ከዛ ከዛ በኋላ ደግሞ አንድ ሺህ አስገብቼ መጣ የአንድ ሺህ ብሩ ማለት
okay እሺ፣
ሶስት ሺህ ደግሞ በዛው ቀረ። ትናንትና ደግሞ ስድስት ሺህ አምስት መቶ እናስተካክላል እናስተካክላል ተብሎ እስካሁን አልመጣም።
አዎ እየተስተካከለ እስከ ነገ ድረስ ይጠብቁን። እሺ፣ ዛሬ የሚስተካከል አልመሰለኝም። ዛሬን እያስተካከሉ ነው።
አሁን አንድ ሺህ ከዛ በኋላ ከዛ አሁን አሁን አሳልፌ መጣኝ። ሶስት ሺህ ደግሞ እ ምን ሆነች? ስድስት ሺህ አምስት መቶ ደግሞ ምን ሆነች?
ይሄ ነው ቁጥሩ።
አዎ
እሺ፣ ትንሽ ጠብቀኝ፣ check ላድርግ። እ ሶስት ሺህ ነው ያልከኝ አይደል?
አዎ
እሺ፣ አዎ process ላይ ነው የሚለው። እሺ፣ ትንሽ ጠብቁን።
ኧረ አንድ ሰዓት ይሆናል እኮ ከዛ አሁን አስር አዎ እስከ አራት ሰዓት ድረስ ወይም ደግሞ ጠዋት ስለምንገባ ትንሽ ጠብቁን። እሺ፣
ያ ስድስት ሺህ አምስት መቶ ትናንትና
ነገ ይስተካከላል። ዛሬ እሑድ ስለሆነ ነው፣ ነገ ሰኞ ስለሆነ ሁሉም እ፣ transaction settle ይደረጋል። እሺ እሺ እሺ አዎ እሺ ሶስት ሺህ አሁን አስተካክል እሺ
እሺ፣ እንዲገባ ሞክርሎታለሁ።
እሺ ሞክረው
መልካም ምሽት።